ሄሎ ሄሎ ወይ ምን ነበር ያልሽኝ? ናት
ደውለ ነበር።
አ ምን ነበር ያልሽኝ? መጀመሪያ ከዊ ፕላስ ሶሉሽን ነበር የደወልኩት።
ሴት ዊ ፕላስ ሶሉሽን ካምፓኒ
አትሌ ነው እ አትሌ ቴሌ አይደለም። ዊ ፕላስ ሶሉሽን ካምፓኒ አፕ ላይ ተመዝግበን ነበር
እኔ አልተመዘገብኩም።
ነው አ በቃ እሺ።